Naspers, ni vos cómo estás?
ብሬ በስፔሊንግ ላይ አሁን አስገብቼ ነበረ።
መሬት አለ።
ብሬ አርባ ዘጠኝ ብር ማለት ነው።
እሺ፣
በስፔሊንግ ላይ አሁን ገብቼ ነበረ።
ወደ የትኛው ቤቲንግ ሳይት?
እ?
ወደ የትኛው ቤቲንግ ሳይት?
በስፔሊንግ አሁን ማለት ነው። ግን ብሩ እዛ ላይ አልገባውም።
ወደ ሁሉ ነው ያለኝ።
ወደ ቤስት ቤቲንግ ላይ ማለት ነው።
ስፔት ስሞትን ይንጋብ እንደምበኛቸው
እ፣ ጋዲሳ ኦብሳ ጉደታ፣
አዲስ
ጋዲሳ ኦብሳ ጉደታ።
እሺ፣ ቴሌብር በዚህ ቁጥር ነው የሚጠቀሙት።
አዎ፣
እሺ፣ ገንዘቡ መጠን አርባ ዘጠኝ ብር ብለውኛል።
አዎ።
እሺ፣ ደንበኞች መረጃውን መዝግብ ይሉታል ነው አሁን በምነግሮት ቁጥር ወደ ቴሌግራም account አችን ትንሽ አንስተው ይልኩልናል። ቁጥር ላስይዞት
እሺ፣
ዜሮ ዘጠኝ ዘጠና ሁለት
ዜሮ ስድስት
ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
ሀምሳ ሶስት አስራ ሶስት አስራ ሶስት አስራ ሶስት እሺ፣ ዜሮ አንድ ሀምሳ አምስት
እሺ፣
ከስር ስልኮትና ስሙትን ያስቀምጡልን። ለሚመለከተው አካል እናስተላልፍሎታለን። ሌላ የመረዱት ነገር አለ?
አይ ሌላ ነገር የለውም።
እሺ፣ አገልግሎት የሌሉትን ሀሳብ አስተያየት ከሚሰሙት ድምፅ ላይ ያስቀምጡልን። መልካም ቀን ይሆንላችሁ።
እሺ